ጤና ይስጥልኝ Best Bet
እንዴት ነሽ ሰላም ነው እግዚአብሔር ይመስገን እንትን ማታ withdraw አድርጌ ነበር አራት መቶ ብር እና pending ብሎ ቀረ
ምን ብሎ pending ብሎ አ ትላንት ነው አ ማታ ማታ Best Bet ስልክ ቁጥር የደወልክበት ነው አ
okay ቆይ እስኪ አንዴ check ላድርገው እሺ
ሄሎ ሄሎ ትንሽ ጠብቅ እሺ በ SantimPay እያስገቡላችሁ ነው ያው የተወሰነ ሰው እንደዚህ ሆኖ በ system ችግር ምክንያት እና ትንሽ ጠብቋቸውና ያስገቡላችኋል እሺ እሺ መልካም ቀን